ይስጥልኝ።
ሄሎ
ሰላም ጤና ይስጥልኝ።
ሰላም ነው እግዚአብሔር ይመስገን። ተምች ይችል ነው
አለን። ወጌሻ ማ- ምን ነው አይደለ? ይሄ
አዎ ማነው በድሬት ነው?
ተስፋው እባላለሁ።
ተስፋው ሴት ነው።
ታፋ
ተስፋውማ
እ? hello
ተስፋውማ
ተስፋው በላይ እ?
እሺ፣ ስልክ ቁጥር ይሄ ነው 0927 አዎ አዎ 36 77 72 77 72
እንዴ መረ- መ- መረጃ ረ- ማለት መጠየቅ ፈልጌ ነበር እንዴት መማር እንደምችልና
okay እ፣ ኮርሱ የሶስት ወር ኮርስ ነው። በኦንላይን ነው በአካል መማር የሚችሉት
የሶስት ወር ነው የሶስት ቀን
የሶ-
እ?
የሶስት ወር ኮርስ ነው።
እሺ እ፣ እዚህ መተው በአካል መማር የሚችሉ ከሆነ በሳምንት ሶስት ቀን አያት ተስኩ ሲኔማ ከ11 ሰዓት ተኩል እስከ አንድ ሰዓት ተኩል ነው። ኦንላይን ላይ መማር ከፈለጉ ደግሞ በሳምንት ሶስት ቀን link ይላክሎትና ለ24 ሰዓት መጠቀም የሚችሉት ቪዲዮ እ፣ ይኖሩታል ማለት ነው። አንድ ቀን ደግሞ Google meeting ከኮሜዲያን እሸቱ ጋር ጠቅላላ አራት ኮርስ ነው የሚኖሩት ማለት ነው።
okay ክፍያው ስንት ብር ነው?
እ፣ ክፍያው credit ሀያ credit hour ነው ጠቅላላ ኮርሱ። አንዱ credit hour ሰባት መቶ ሀምሳ ብር ነው። ግን እስከ ነገ ድረስ ክፍያ የሚያደርጉ ከሆነ እ፣ discount ሰላሳ አራት percent አለው። አምስት መቶ ብር ብቻ ነው አንዱ credit hour ሀያ አስር ሺህ ብር ማለት ነው።
አጠቃላይ ለሶስት ወር ለሁሉም ኮርስ አስር ሺህ ብር፣
እ?
ለሶስት ወር ስልጠና አስር ሺህ ብር ብቻ።
አስር ሺህ ብር
አ እሺ።